Hello hello hello
ይሰማኛል።
ትንሽ check እንድታደርጊልኝ ነበር።
ታበሳጭ።
Hello ስንት ነው ወደ ነበሩ?
ሰማንያ ዘጠኝ አርባ
ሰማንያ ዘጠኝ አርባ አርባ ማነው ስምህ?
ሳሙኤል መንገሻ location ኑ የሚያሳየው እና customer ያለበት ለየብቻው ነው።
የት ነው customer ያለችው?
ወደ ሶስተኛ በር ነው። እሷ እሱ የሚለው ሁለት ነገር አካባቢ ነው።
ልካለሃለኝ።
እቴካ- ሰማንያ ዘጠኝ አርባ ነው ያልከው አይደለ?
አዎ አዎ
እሺ